Hello ጤና ይስጥልኝ።
Hello Hello
አባቴ ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
አዎ፣ በቀደም ይሄ ቲማቲም ቅናሽ የተባለ ጊዜ ልከን እሺ ሌላ group ውስጥ ነው ለካ የገባ የገባው እና አልደረሰንም።
Okay። በዚህ ስልክ ነው?
አይ ስልኩ ሌላ ነው። ልንገርህ እሺ ይንገሩኝ። አዎ
ዜሮ ዘጠኝ ሀያ ሀያ ሀምሳ አምስት ሀምሳ አምስት ሀምሳ ስምንት ሀምሳ ስምንት
አርባ ዘጠኝ እሺ ጸዳለ በሚል ነው እ እ ጸዳለ የሚል ነው አይደል?
አዎ አዎ Okay። እሰ- እሴት group ላይ ነው የገቡት ወይስ?
አዎ እንዴ አስቴር ነው እሴት የሚል group ላይ ገብታለች። እሷ አቴነች ላይ እገባለሁ ብላ አዎ ተሳስታለች።
አዎ። እሺ እሺ። አንዴ እሷ አላውራትና መልሼ ልደውልሎት። በዚህ ስልክ ልደውል። በሀያ ቤቱ አገኙታለሁ።
እሺ በዚህ ስልክ አዎ ዜሮ ዘጠኝ ደውል።
ሀያ ሀያ ሀምሳ አምስት አሁን የሰጡኝ።
Okay በሱ ልደውል?
በራሷ አዎ አዎ።
አዎ እሺ እሺ።
ደውል እሺ።